ለእኔ ነው መልዕክት።
ሄሎ ሄሎ ሰላም፣ ሰላም።
ከአዲስ ጣት ፊት ነው የምደውልልሽ።
እሺ።
okay፣ እኛ ጋር smart watch order አለሽ አይደለ?
አዎ፣ አዎ።
okay፣ order ሽ ደርሷል እና ልልክልሽ ነበረ። የት ልላክልሽ?
እ፣ ይቅርታ ከዘጠኝ ሰዓት በኋላ ነበረ ወደ ቤት የምሄደው።
okay፣ አሁን ያለሽበትን መላክ እንችላለን የሚመችሽ ከሆነ፣ ካልሆነ ግን እ፣ አስታውሽኝ።
እሺ። እ፣ አሁን እኔ ሀያት ነው ያለሁትኝ።
አ፣ ሀያትም መላክ እችላለሁ። እንደውም አሁን ወደ መሪ የምልከው እቃ ስላለ በዛው ልልክልሽ እችላለሁ።
መልካም። እሺ፣ በቃ እሺ። ከቤት okay።
ነበረ እ፣ እንትን ከሚል እሺ፣ መልካም።
እሺ፣ ሞተረኛው ሲደርስ ይደውልልሻል።
ሀያት እና- እ፣ ክብርና አበልና ላክልኝ።
ለሱ በደንብ ታስረጅ ያለሽ አይሻልም? እንድትግባቡ መልካም። እሺ፣ እሺ ወንድሜ።